Hello? ኤሌክትሮኒክ ኪችብ
አሜን እግዚአብሔር ይመስገን። ትናንት ቀኑን ሙሉ ደወልኩ፣ ከትናንት ወዲያ ደወልኩ፣ ዝግ ነው ስልካችሁ።
እውነት ወይ busy ሆኖ እንደ- አዎ ባልሽን ልጅም ደወልኩለት፣ እሱም ዝግ ነው ስልኩ። ብር ላስገባ ብዬ የስልጠናውን በቃ ዝግ ሆነ ጠቅላላ ስልኩና ግራ ገብቶኝ ነው። text ሁሉ አረኩለት ለልጁ።
በ- በምን አይነት ስልክ ነበር የባት ማን ነው የሆኑ ዮሴፍ ነው ምናምን ብለሽ account ሰተሽኝ ቢኒያ ልልክል ነው ብዬ ስደውልለት ዝግ ነው ስልኩ እና ይሄ በዚህም ስደውል ዝግ ሆነብኝና ግራ ገባኝ።
አይ መላክ ትችላለህ እኮ ችግር የለም። ቢኒያም መለሰ የሚል
እኮ ቀጥታ ልላከው አሁን አዎ ልከ እና ዛሬ የምንድን መጀመር ነው ትችላለህ የምትከፍለው ስልጠና?
ወንድም? የስልጠና የዩ- ወጌሻ ነው አይደለ?
አዎ ወጌሻ አዎ ደውልም ማነው ላክና screenshot አድርገህ በሰባ አምስት ቤቱ ምን attach አልሽኝ?
ይችላል ክፈልና እሺ በሰባ አምስት ቤት ስልክ ቁጥር አለ
እሺ ትሰጥኛለሽ? አሁን እኔ አሁን ላስገባ ነው።
ልስጥህ ስልክ ቁጥር ልስጥህ ሰባ አምስት እሺ።
ቤቱን ከዛ በሱ በምሰጥ ስልክ ቴሌግራም ላይ attach አድርግልን ስትመጣ screenshot ን ብቻ ይዘና ችግር የለም በቃ በኋላ የት ነበር ያልሽኝ? ለቡ አያት
ምን ትምህርት የሚሰጠው እ
አይደለም ሲኤምሲ ሚካኤል አጠገብ ኢኮኖሚ ኮንስቲቱሽን ህንጻ ላይ ነው ምስ ሚካኤል አዎ በቃ እሺ።
ስልክ ልስጥህ አዎ ስልክ ስጪኝ። text አድርጌ ዜሮ ዘጠኝ ላስገባለት አሁን በሰጠኝ account እሺ ዜሮ ዘጠኝ ሰባ አምስት ዜሮ ሰባ አምስት ሀምሳ አንድ
ሀምሳ አንድ ስልሳ ሶስት
ስልሳ ሶስት ስልሳ
ስልሳ አዎ በቃ አሁን ቴሌግራም አስገብቼ እልክለታለሁ።
እሺ እሺ
ከዚህ በቃ ደርሼ ልምጣ። ደርሼ ልምጣ።